Hello.
Hello.
Hello. ወይ ወይ አሰላሙ አለይኩም።
ወአለይኩም ሰላም። ድር ገበያ
ልነግር ፈልጌ ነበር። ፈልጌ ነው አይሰማም። Hello፣ አይሰማም። አባ የምግብ ልነግር ፈልጌ ነው።
ድምፅ ድምፅ ይነፋነፋ። ምንድን ነበር ያየኸው?
የምገበየውን ልነግር ነው።
እሺ ንገረኝ፣ ንገረኝ።
እኔ የገበየሁት የአላህን ቃል ገብቼ ነው የገባሁት። ምክንያቱም ያለ ማንም አጾሚ ያለ ማንም አስፈጣሪ ራሴን በራሴ እየተሸጋገርኩኝ ረመዳንም በትክክል ስለጾምኩና አልሐምዱሊላህ ብዬ ወደ አላህ ስለተመለስኩ ገበያዬ ይሄ ነው ብዬ ነው ማለት ነው።